ሰማንያ ስንት ነው ያልከኝ? ሰማንያ ዘጠኝ
ሄሎ ሄሎ፣ ጤና ይስጥልን።
አሎ ይስጥልን።
ሱፐር ታምራት
አዎ እንደምን አለ?
እግዚአብሔር ይመስገን።
ኢትዮ ሰላሳ lucky slot ላይ ትጫወታለህ አይደል? gamification አ አ ኢትዮ መቶ ሰላሳ gamification ላይ የተጫወትክ ነው አይደል? lucky slot ላይ አዎ አዎ አዎ እም፣ ባለፈው already ሀያ ሺህ ብር ተሸልመሃል። እንኳን ደስ ያለህ። ደርሶሃል አይደል?
አዎ አዎ ደርሶኛል።
እም፣ በጣም ጥሩ። እ፣ እንትን እንፈልገን ነበረ ፍቅር፣ የፎቶግራፍህን እና መታወቂያህን share እንድታደርገን ፈልገን ነበር
okay በምን
እ፣ በቴሌግራም ቴሌግራም ነው?
group ላይ- ቴሌግራም group ላይ add አድርጌሃለሁ። I think ካላደረኩም አሁን add አደርግሃለሁ። add አድርጌሃለሁ። እዚያ ላይ share አድርግልን። ላስቸግር ዛሬ መላክ ትችላለህ?
አዎ መታወቂያና ፎቶ ነው።
አዎ በቀጣይ ስትጫወት issue ዎች እ፣ እንትን እንዳይሉ clear ለማድረግ ነው validate ስለምናደርግ
okay ችግር የለውም። እሺ በኋላ አጋጣሚ አሁን በኋላ ላይ አስራ አንድ ሰዓት አካባቢ ላይ ችግር የለም አደርጋለሁ
Hello ወይ ከዛ ይሰማ አይሰማም?
Hello ይሰማኛል አይሰማም?
Hello
Hello hello ይሰማኛል። Hello ይሰማኛል እኮ hello።
በቃ share አድርግልን እስከ ምሽቱ አስራ ሁለት ሰዓትም ቢሆን share አድርግልን በተመቸ እሺ እሺ እሺ እሺ እሺ እሺ አደርጋለሁ እሺ ወንድሜ እሺ Thank you እሺ